ነው። ጤና ይስጥልኝ። ድል ገበያ።
ሌላው አቤት።
ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር የተመሰገነ ይሁን። ስሚ አሜን። እሺ አ እቃ ይላክልሃል ተብዬ ብጠብቅ ስልክ ብደውልም አታነሱም።
ከኛ ነው የሚላከው? ወዴት ነው? የት አካባቢ ነህ?
ከእናንተ እንጂ
እኮ የት አካባቢ ነህ? አማራ ክልል ከሆነ ጎንደር፣ ባህር ዳር መንገዱ መኪና ስለተያዘባቸው ነው።
አይደለም። አዋሳ ነው፣ አዋሳ ነው። ትላንት ማታ ትላንት ይደርሳል ተባልኩ። ማታ ጠበቅኩ። አዳሩን ብደውል ካርዴን ከሰርኩ።
እሺ አንዴ ደ- መልሼ ልደውልሎት check አድርጌ ስሞትን ማን ልበል?
ሀብታሙ ሀብታሙ ልጅ ነው።
ሀብታሙ እቃዎት ምንድን ነው?
ቢጃማ ነው። አንድ መቶ አስራ ሰባት ኮድ አንድ መቶ አስራ ሰባት ኮድ ቱታ ነው።
ቱታ
እሺ እሺ፣ ደውሎታለሁ መልሼ ቼክ አድርጌ እሺ